ጤና ይስጥልኝ።
ጤና ይስጥልኝ። ጠፍታ?
አዎ ነው።
እዚህ ቢሃን ክሊኒክ ፈልገን ነበር አምቡላንስ ወዴት ነው የምትሄዱት?
ወደ ጳውሎስ። ቆይ አንዴ ሄላ አቤት።
እ፣ ወደ ቢሃን ጠመንጃሽ ትምህርት ቤት ጨርቆስ ጋር ማለት ነው።
እሺ፣
እዛ እንድትመጡልን ነበረ።
የት ነው የምትሄዱት?
እ፣ ጳውሎስ ነው አይደል ያለሽ?
ኮሚኒኬት ወደ ጳውሎስ ወደ ጳውሎስ እ?
ፓ- ጳውሎስ ኮሚኒኬት አድርጋችኋል?
አዎ
እሺ፣ ማን ነው ታካሚው ስማቸው?
ሃሮን አሩማ
የአባት ስም ማን ነው? ማ- የአባት ስም የልጁ ሰይፈ
ሰይፈ። ምን ነበር ከይዙ?
እ፣ ሲዝ ያደርጋልና እ፣ በጣም የተቀጠቀጠ ራሱንም ይስታል እና ፍሉ- ፍሉድ ምናምን ሾክ ውስጥ ነበር። ሪሃይድሬት አድርገነዋል፣ ግን እዛ የበለጠ ሕክምና እንዳገኝ ብለን ሲጀሩ ቆሟል አሁን?
አይ አልፎ አልፎ ይመጣል እና ኦክሲጅን ምናምን ቢኖረው እ፣ ጥሩ ነው ማለት በመሀል ፊት ስለሚያደርግ ማለት ነው። ትንሽ ትንሽ እየቆየ ሲዝ ያደርጋል።
እድሜው ስንት ነው? እናት
አንድ አመት ከሶስት ወር
እድሜው እስከ ሶስት ወር። እሺ፣ አንድ ጊዜ መልሼ እደውልልሽ። ጳውሎስ ኮሚኒኬት ያደርገና
እሺ ቶሎ በሽ ኢመርጀንሲ እኛ ዶክተሩ የራሳችን የጳውሎስ ስለሆነ ወደዛ ልኮት ነው ኮሚኒኬት አድርገዋልና ኑ ብለውናል።
እኮ እኔ ደግሞ ከላይዘን ጋር ኮንፈርሜሽን ማግኘት አለብኝ። ላይዘን አውቋል አይደለ ጳውሎስ?
አዎ አውቃለሁ።
ስለዚህ ላይዘን ደውዬ
እሺ በቃ ሲነግሩ ኢንፎርም አደርጋቸዋለሁ።
እሺ በቃ ቶሎ በሽ